በዕለቱ ምነው አጣደፈኝ ዘንድሮስ ጫን ያለው ነው ከመቼው ስር ሰዶን እንዲህ አከለፈኝ አይሆንም ያልኩት ሆኖ ሄደ ልቤ በኖ ዛሬም ተፈትኖ ውበት አይቶ ውበት አምኖ በፈገግታ ታዛዥ ሆኖ ወይ መረታት ፈጥኖ ከርሞ ቢያዘልቅልኝ ባገኛት ደግሜ አይቆጨኝም ነበር የዛሬው ድካሜ